Hello አቤት።
ሰላም ነው?
ሰላም ጤና ይስጥልኝ።
እንዴት ነህ?
አለን።
እ?
እሺ ጤና ይስጥልኝ። ሰላም
አ፣ ይቆራረጣል ድምፅህ ግን አይሰማም እንዴ?
እ፣ ትን አሁን ደህና ነው።
እሺ
እ፣ መረጃ ፈልጌ ነበር።
እሺ።
እ፣ እንትን ቦባንስ ስንት ነው ዋጋው?
ዋጋ ነው። ስምህን ንገረኝ እስኪ።
ጋሻ
ያሻው ዜሮ ዘጠኝ ስልክ ቁጥሬን ዘጠና ስድስት እህ፣
ዜሮ ሰባት ሀያ ስድስት ስልሳ ሰባት ዜሮ ሰባት
ሀያ ስድስት ስልሳ ሰባት
ስድስት ስልሳ ሰባት እዛ አካባቢ የኛ ተወካይ አለ አይደለ? ግን
እ እ?
የእኛ ተወካይ አለ አይደለ? እናንተ አካባቢ
እ፣ አለ አዎ፣ ደቻሳ አዎ፣ እሱን ደውለህ መጠየቅ ትችላለህ። መረጃው እሱ ጋር ስላለ እ፣ ስንት እንደሆኑ መጠየቅ ትችላለህ።
እ፣ okay እንጂ ከእናንተ ማግኘት አልችልም።
ማግኘት ይቻላል። ግን ደግሞ እ።
ቀጥ- አሁ- አሁን ቀጥታ ለእሱም ደውለህ ማግኘት ትችላለህ። ተመሳሳይ ስለሆነ መረጃው እ፣ እሱ ጋር ያለውም እኛ ጋር ያለውም ተመሳሳይ ነው። እ፣ ከእሱም ማግኘት ትችላለህ።
እ፣ ስንት ነው ግን አሁን ዋጋ?
እ፣ አዎ ለእሱ ነው ደውለህ የምትጠይቀው። ቅሬታ እ።
ሲኖርህ ቅሬታ ካለ ግን ሰማንያ ሰባት አስራ ሶስት ላይ ደውለህ ቅሬታን ማቅረብ ትችላለህ።
አ፣ ቅሬታ ብቻ ነው።
እ፣ ቅሬታም ነው ግን የተለየ መረጃ ከእሱ ያላገኘ መረጃ ነው። እሱን ጠይቀህ እሱ መረጃ ካልሰጠህ መልሰህ ወደ እኛ መደወል ትችላለህ። ግን መጀመሪያ ላይ እሱን ነው መረጃ የምትጠይቀው።
okay፣ እሺ፣ እሺ፣ እሺ፣ አዎ፣ thank you።
አመሰግናለሁ። መልካም ጊዜ።